ሄሎ ሄሎ፣ አቤት ያሬድ፣ ሰላም ነው? አቶ ያሬድ፣ እግዚአብሔር ይመስገን። እንዴት ነህ?
ሁሉ ሰላም ነው? ደህና ነህ?
ይመስገን አለሁልህ።
አንተ ብለህ ተጠፋፋን ነው?
አዎ አይደል?
አዎ፣ ከ Flintstone ነው ምስሉ አወቁት?
አዎ አወቅኩት። ድምፅ አዎ፣ ሰላም ነው?
አይ አለ ይመስገን።
አለን። አልተመቸውትም?
አልጨረስም። አይገርምህም? እዛው ነው እስካሁን።
አይደለም?
አዎ፣ ልክ እንደመጣሁ እመጣለሁኝ። አልረሳሁትም።
እሺ፣ እሺ፣ እሺ፣ እሺ፣ እሺ፣ እሺ። መልካም ጊዜ።
አዎ፣ እሺ።
እሺ።